ሄሎ
ሄሎ አቤት ማ ወይ መልሼ ደወልኩሎት፣ ይቅርታ።
እሺ እሺ እሺ የ driver ስልክ ልንገሮት፣ ይዞት ወጥቷል።
እሺ ልከታተል በሱ ዜሮ ዘጠኝ ዘጠና አምስት ማይሳሽን ይመጣል። እሺ ዜሮ ዘጠኝ ዘጠና አምስት እሺ ሀያ ስድስት
እሺ ድጋሚ ሀያ ስድስት እህ ሀያ ሶስት
እሺ ምንም ይባል ነጋ ይባላል።
ሁሉ የላውራው ነገ እሺ አዎ አዎ፣ እሺ እሺ፣ መልካም እሺ ቴንክ ዩ እሺ ላንቺም እም።